ኢትዮጵያ ሄደን
ሰላም ጤና ይስጥልኝ። ከሜራ ነበር ለው ሳሪስ አቦ እና ኦክሲጅን በጣም እቺ እንትን አለች በርሜል ላይም ስትጨምሩ ማስተላለፊያ ኦክሲጅን በጣም እያስተነፈሰ እየጨረሰብን ነው እና በአንድ ሳምንት ነው ያለቀው ኦክሲጅኑ እና እሱን ቴክኒሻል ፈለግ ነበር።
እሺ ወደ ቴክኒሻን አስተላልፍልዎታለሁ። ቲን ነምበሮትን ወይ ደግሞ ቢጃ ሄዶትን የሚያውቁ ከሆነ ይንገሩ። መስመር ላይ ነው።
ሰፈሩን አይ ማለት ያውቁታል። ሳሪስ አቦ ቤተክርስቲያኑ ጋር ሜራ ብትያቸው ያውቁታል።
አዎ እኛ ግን እዚህ ጋር ለመመዝገብ ስለሚያስፈልገን ነው። system ላይ መዝግበን ስለ- ስናስተላልፍላቸው አንድ ላይ መኖር ስላለበት የሚያውቁ ከሆነ ይንገሩን። TIN number ኡን ያውቁታል። የቤቱን ይሰማል። መስመር ላይ ናት።
በቃ አንድ ቆይተው